Um, the next room, Mr. Beg? Hello?
किसकी चाहिए
Hello?
ወይ The next room, Mr. Beg?
ቪዲዮ ቢ ፔንዲንግ ብሎኝ ነበር እና ይለቀቃል አለች። አልተለቀቀም እስካሁን ነው።
ምን ነበረ? ዊዝድሮ አድርገ ነው?
አዎ
ስንት ብር ነው?
ሁለት ሁለት ሺህ ብር ሶስት
ስንት አልከኝ?
ሁለት ሁለት ሺህ ብር ሁለት ሁለት ሺህ ብር ዛሬ ነው ያደረግከው?
ምን
እሺ check ላድርግልህ አንዴ ጠብቀኝ። ከሳንቲም ፔ ወደ ቴሌ ብር ከሆነ ሳንቲም- አዎ፣ ሳንቲም ፔዎች ናቸው አለች። አሁን እኮ ሳንቲም አዎ፣ ፔዎች በቃ እንደዛ ከሆነ አሳውቀናል እኮ ትንሽ system ስላስቸገረ ነው እያስተካከሉ ነው፣ ጠብቁን ብለዋሉ።
አረ እ?
የዚህ ዝም አማራጭ መጠበቅ ነው።
እኮ እስኪስተካከል ሌላ ጊዜ አይቆይም ነበር አይደለ? በሳንቲም አዎ።
ፔ ስታደርግ እኮ አንዳንዴ እንደዚህ ስለሚያጋጥም ነው። እነሱም ጠብቁን እያስተካከልን ነው ብለዋል።
already ሄዷል።
እ?
cancel ማድረጋችን ማለት ነው።
እኛ አንችልም፣ እነሱ ናቸው ሳንቲም ፔዎች ማለት ነው። check አድርገው እነሱ ወይ ወደ አዘዝክበት ቴሌ ብር ይመልሱታል፣ ወይ ደግሞ ወደ ቤት ቤት failed አድርገው ይመልሱታል። እንደዛ ከሆነ እኛ ሲመልሱልን እናሳውቃቸዋለን ለእናንተ። እሺ